ሄሎ የፍትህ ሚኒስትር ቤት
ጤና ይስጥልን ሰላም ነው?
አለን ቤትሽ ፊት ብር ለማውጣት አራት መቶ አስር ብር አለው አላወጣም እያለኝ ነው እስኪ አንዴ ቤት ቤት ቁጥርህን ንገረኝ።
እ ቤት ቤት ቁጥርህን አንዴ ንገረኝ።
አርባ ሰባት አርባ ሰባት ሀያ ዘጠኝ ሀያ ዘጠኝ ሰላሳ ስድስት ሰላሳ ስድስት ሀምሳ ዘጠኝ እሺ ቆይ አንዴ ጠብቀኝ። ይኸውልህ ሄሎ እ ሄሎ ቀጥታ deposit አድርጎ withdraw ማድረግ አይቻልም። ማለትም balance non withdrawable balance ላይ ነው ያለውና የተወሰነ ጨዋታዎችን ስትጫወት ሲስተሙ ራሱ ወደ withdrawable balance ላይ ያስገባልሃል። ያኔ ማውጣት ትችላለህ።
እና እዛ ማውጣት አልችልም የተወሰኑ ጨዋታዎችን ስትጫወት balance ኡ ከ non withdrawable balance ወደ withdrawable balance የሚለው ላይ ይገባልሃል።
Okay ቀጥታ deposit አድርጎ withdraw አይቻልም። ለዛ ነው።
እሺ እሺ፣ አመሰግናለሁ። መልካም ቀን።